ሄሎ
ሄሎ።
ሰላም
አቤት ከቤት ቤት ነው የምደውልልህ። ደውለህልህ ነበር መሰለኝ።
አቤት።
ደውለህልህ ነበር አይደለ?
ከምን ከቤት ቤት ነው?
ከቤት ቤት አዎ።
አዎ system እያዛገ ነው የሚለው ነበረ።
እሺ ማን ልበል? ከየት ነው?
ነጋ ነጋ ጎንደር
ምንድን ነው የምትጫወተው? ነጋ ዞርቷል።
ይሁ ዲንጎም ካይረን ነው አለ GR?
ዞርቷልም አለ እ?
ካይረን ነው GR ነው
እንጃ እሱን አላወኩትም።
ማለት ይሄ ቀዩ ኬኖ ነው?
እ?
ቀዩ ኬኖ ነው የምታጫውቱት?
አዎ ቀዩ ነው ወይስ ወርቃማ?
ቀይ ነው እንጂ ቀዩ። እሺ ምንድን ነው ያስቸገራችሁ ታዲያ?
system እያዛገ አንድ ጨዋታ ቆርጠን ካን- ካለፈው በኋላ ነው ቲኬቱ የሚያወጣውና ቲኬት ልን አልቻለም።
አዎ እንደዛ ሲሆን ኮፒ ቲኬት አታውጡ እሺ። እ፣ የካይረን አዎ ትንሽ system እያስቸገረ ስለሆነ ነው። ለ provider ኦች already አሳውቀናቸዋል። ግን failed የሆነ ቲኬት ሲሆን እ፣ ኮፒ ቲኬት አታውጡ፣ እንደገና ቆራጩት ቲኬቱን።
አ እኛ ሂሳብ ላይ ኮንቴ ይላለኝ እናት
እኮ እምልህ failed ከሆነ አይቀንስም ከእንትኑ ከ cashier ኧው system ላይ አይቀንስም። እንደዛ ስለሚሆን እ፣ failed ከሆነ ልክ ሌላ ትኬት ነው የምትቆርጡት በዛ order እንጂ ኮ ሂዳችሁ ኮፒ አታውጡ፣ copy copy ትኬት አታውጡ። አሳውቀናል፣ ግን ይስተካከላል። ዞሮ ዞሮ ሁሉም agent ጋ ነው የካይረን ጋ- ለሚያጫውት ሁሉ ማለት ነው። hello
ወይ ወይ ሰ እሺ እሺ